አይ እዛ ላይ profile ላይ ምርጫ ያለ
Hello Hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልልዎት።
እሺ Order አድርገው የአበሻ ማንጎ አልላክንልዎትም ነበር ዊራ ውስጥ እጥረት ስላጋጠመን እሺ እና ነገ እንልካለን። የት ነው location?
ከዲስኮ አደባባዩ ጋር መብራት ከዲስኮ አደባባይ። እሺ ነገ እንልክሎታለን።
እሺ እሺ መልካም ምሽት።